ሄሎ ሄሎ ጤና ይስጥልኝ።
ፍሊንትስቶን ፍሊንትስቶን ነው ምስል የደወሉት። አሁን ልብስ አህዱ ላይ ነው የሰማሁት።
እሺ እሺ እንዴት ነው ቤታችሁ? እኔ ደግሞ ኮሚሽን ሰራ ሰራ ሰራተኛ ነኝ፣ እሺ ግን ከእናንተ ቤት እንትን ለማለት ፈልጌ ነው።
OK እ ያው በሶስት ቦታ ቢሮ አለ
የት የት?
ልደታ፣ ገርጂ እሺ።
እና ቦሌ።
ልደታ ምኑ ጋር ልደታ መርካቶ የገበያ ማዕከል ነው ያውቁታል።
ማንን?
መርካቶ የገበያ ማዕከል ነጭ ወጣ
ልደታ ጋር ህንጻ አለ እንደ መርካቶ ገበያ ማዕከል።
ከፍርድ ቤቱ ወደ አብነት የምትወስደው መንገድ ላይ ትንንሽ መስኮት ያለው ህንጻ።
አዎ አዎ እዛ ቢሮ አለን። እስኪ sales ባለሙያዎችን ያናግሯቸው።
OK እሺ። እንዴት ነው ግን ብሩ መነሻው?
ሶስት መቶ ሺህ ነው ቅድመ ክፍያው።
እሺ
ቀሪውን ደግሞ ከአምስት እስከ አስር አመት በሆነ ጊዜ ውስጥ ያለ ወለድ ነው የሚከፈለው።
እ ከአምስት እስከ አስር አመት በሆነ ጊዜ ውስጥ ያለ ወለድ ነው የሚከፈለው።
ነው አዎ አዎ እሺ OK በቃ ችግር የለም። እሺ እሺ እሺ እሺ
እንካ።